አላየኋት አለ
ገበያ ጤና ይስጥልኝ።
አብሮ ይስጥልን።
ድር ገበያ መልሳዘዝ
ገበያ መሳተፍ ፈልጌ
እሺ፣ ማዘዝ ፈልገው ነው
እ?
ማዘዝ ፈልገው ነው።
እ፣
እሺ፣ ምንድን ነበር ማዘዝ የፈለጉት?
ጫማ
የጫማውን ኮድ ይነግሩኛል?
ኮድ ኮድ ንገረኝ። ሀያ አንድ አምስት ሀያ ዘጠኝ
እሺ፣ ሀያ አንድ አምስት ሀያ ሶስት
አዎ፣ ስሙትም አልበል
ቴዲ
ማልበል ቴዲ ቴዲ